ሄሎ
ሰላም ጤና ይስጥልን። ቴሌቪዥን አቤት።
ዘጠና አምስት- ዘጠኝ ሰማንያ አምስት እንትኑ ጨዋታ አላ
አዎ አለ።
እኮ እንዴት እንደሚጫወት አላወቅኩም። እና ኮኖች እየተሰበሰቡ እሺ እሺ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ መጀመሪያ አይሽ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ እድሎትን ይሞክሩ የሚል ሁለት ነገር ይመጣለታል። ጥያቄና አዎ።
መልስ በ coin ነው የሚጠቀሙት።
okay እሺ
እ ጥ- ጥያቄና መልሱን በተከታታይ አስሩንም ሲመልሱ ትኬት ይሰጡታል። እሱ ደግሞ በሚገባለው ትኬት እድሎትን ይሞክሩ፣ game ኦችን ይጫወት። ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እሺ እናቴ እሺ መልካም
አሜን።
እሺ